much. ጤና ይስጥልን ከቢጫ የጥሪ ባንክ ነበር የምንደውለው።
እሺ ምን ነበር?
ደውለውልን ነበር ደንበኛችን።
ዛሬ አዎ
አዎ፣ አንቺ እንትን ምን አይ ዛሬ እንኳን ሳይሆን ቅዳሜ ወይ እሁድ ቀን
okay፣ ከቴሌ እንደወልሽው ከቢጃ የጥሪ ማዕከል ነው የደወልኩለት።
ኦኬ፣ ልክ ነሽ እናቴ። በጣም ይቅርታሽ።
ምንም ችግር እንትን የለውም።
ነበረ እስኪ
ተመዝግቦልዎታል? ደንበኛችን ቅሬታዎት ተመዝግቦልዎታል?
እኔ ቅሪት ነበረማ እ ኦክሲጅን ጨርሰን አጋጣሚ የግራስ ቤት ነውና እህ፣ እንደዚህ እንደዚህ ደውል ስላሉኝ ነበር የደወልኩት እሺ
እና እ አግኝቻለሁኝ ሌላ ጊዜ ልሽ እንዴት ነው ሲስተሙ ነገር ምናልባት
ምን አለኝ ደንበኛችን
ሌላ ጊዜ ኦክሲጅን የደወልንልዎት አሁን አገልግሎቱን ማግኘትዎትን ለማረጋገጥ ነው።
ከዛ ቀን እኔ አቋርጬዋለሁ እናንተ አገልግሎቱ እኔ አቋርጬው ነበር
ምኑን ነው ያቋረጡት ደንበኛችን?
እኔም አጋጣሚ አገኘሁኝና ተፈኩት አሀ እሺ፣ መደወል ሁኔታዎት እሺ፣ ይህን ለማረጋገጥ ነበር። እናመሰግናለን። መልካም ቀን። እሺ አሜን